እያብረቀረቀች በሰከንሽ ጊዜ ጽጌረዳ ማየት ሆኗል ደሞዜ ውበቷን ለማድነቅ የት አገኝና ቃል መዓዛቦ ደግሞ ከሩቅ ይማርካል። አረንጓዴ አይደለች ነጭ አትመስል ቢጫ መሰየም አቃተኝ የቀለሙ ምርጫ ብቅ ብላሳያት ጸዋ በማለዳ ደስ ትለኛለች የኔ ጽጌረዳ ጽጌረዳ በሌላ አይነት ስሜት እኔ በማላቀው ጽጌረዳ አበባ ሕይወቴን ማረከው።